ሄሎ ሰላም ጤና ይስጥልኝ ቤስት ቤት ሄሎ ሄሎ
ትኬት ሎስቶ አንድ ለአንድ ሎስቶ ነው ብኝ ነበር።
ለአንድ ሎስቶ ነው። ቶታል ወዱ ስንት ነው?
ቶታል ወዱ መልሼ ልደውልልሽ።
እሺ ችግር የለውም። ወይም እንደዚህ አይተን መናገር ትችላለህ። ችግር የለውም። እሺ እንትኑ ልንገርሽ ትኬት ካሸር ኮዱን አዎ ካሸር ኮዱን ንገረኝ።
እሺ አስር እሺ
ሰባ እህ